ጤና ይስጥልኝ Donkey Tube።
ጤና ይስጥልኝ።
አብረሽ
አይ Donkey Tube ደውሉ ስለተባለ እየደወልኩ ነበር።
እሺ፣ ምን ነበር ጉዳዮት?
አሀ ደውሉ የተባለው ለምንድን ነው?
እ ደውሎ የተባለው ላይቭ ላይ ነው። ላይቭ ላይ ነበረ እጹብ ድንቅ ልጆችን ለመጠቆም።
አልቋል አሁን ሰዓቱ?
አሁን አልቋል። አሁን ማታ ሁለት ሰዓት ነው ያለው። ከሁለት ሰዓት ጀምሮ አለ ማታ። ይከታተሉ፣ ሽልማትም አለው።
እሺ ይቅርታ እሺ፣ እሺ፣ መልካም ቀን። እሺ።
ሎላችሁ